hello ወንድሜ።
hello ተቋረጠ።
አዎ ይቅርታ ካርድ ዘግቶብኝ ነው።
እሺ
እንትን ሌላ ምን አለ የምጠይቅህ ነገር? በቃ እሺ አመሰግናለሁ። አሁን እኔ እኛ እንትኑን እንትን የምለው ቀኑን መቼ እንደሚመጣልኝ እንደምፈልግ set ማድረገው።
application ኡ ላይ ሲያዩት ከእቃው በላይ እሺ ሀያ አራት ሰዓት delivery አለ። ሀያ አራት ሰዓት delivery ከሆነ እቃው እም፣ የሁለት ቀን ከሆነ ደግሞ two days delivery የሚል አለ።
እም፣ እም፣ እሺ እሱም በም- እርሶ በሚፈልጉት ይመርጡና group create አድርገው order ያደርጋሉ።
ስለዚህ በ24 ሰዓት ውስጥ ይደርስልኛል 24 ሰዓት ብለው።
የሀያ አራት ሰዓት ከሆነ አዎ።
okay ግን group ኡን ቀደም ብለው ማጠናቀቅ አለበት።
አሁን ዛሬ ዛሬ ቢያልቅ አሁን create ቢያደርጉት ቢያንስ ቶሎ መጨረስ አለበት group ኡን ሞልተው። ምክንያቱም ከመሸ warehouse accept ላይባል ስለሚችል ሮጥ
okay እስከ ስንት አሁን- ሰዓት ነው ታዲያ እንጨርሳለን?
አስራ ሁለት ተኩል አንድ ሰዓት ቢጨርሱት አሪፍ ነው group ኡን።
okay አሁን group ኡ set የሚደረገው በየ individual ቁጥር ነው
አዎ በሁሉም member ስልክ በ- በ member ኦቹ ስልክ አ- እርስዎ ብቻ group ኡን create ያደርጋሉ።
አ ከዛ በኋላ የእቃውን link ለ member ከላኩ በኋላ member ኡ ያንን link ሲነካው እም፣ የ member ኡን ስምና ስልክ እዛ group ላይ ያስገባል እና ስንት ኪሎም እንዳዘዘ ሙሉ እዛ ላይ ያሳያል።
እኮ አሁን እኔ አንድ ስልኬ ላይ ሁለት ሲም ነበረኝ እና አሁን በ- በሁለቱም ሲም እንትን ማለት እችላለሁ?
የተለያየ ቁጥር ነው አ ቁጥሮች የተለያየ ቁጥር ይቻላል። አዎ።
በቃ እሺ፣ እሱን ለማወቅ ፈልጌ ነው የተለያየ ስልክ ቁጥር ያልኩህ።
እሺ ችግር የለውም ይቻላል።
በቃ በተፈለ እሺ ወንድሜ አመሰግናለሁ።
እሺ፣ የሚያስቸግርዎት ነገር ካለ ይደውሉልን።
እሺ ወንድሜ ይሄ በዚህ በዚህ line ደውላ።
አ በዚህ ደውሉልን ዘጠና አንድ ሰላሳ ሶስት እሺ ወንድሜ አመሰግናለሁ።
መልካም ምሽት።
አሜን።